ጤና ይስጥልን ቢጫ ኢትዮጵያ በተለይ ልዩ ባኮ እርዳዎች
ኦክሲጅን ለማዘዝ ነበረ።
ደንበኞች የቢጃ የመለያ ቁጥሮትን ያውቁታል?
መለያ ቁጥር የለንም።
እሺ ቲን ነምበርስ?
እሺ ሁለት ዜሮ ሁለት ዜሮ ሀምሳ ሀምሳ ስምንት
ሀምሳ ስምንት ነው ያለኝ።
ሀያ ስምንት ሀያ ስምንት ስልሳ ሰባት ስልሳ ሰባት ሰማንያ ሁለት ሰማንያ ሁለት እሺ መስመር ላይ ጠብቁኝ፣ ያየሁሎት ነው።
እሺ ካርድ ቁጥር ደግሞ አስራ አራት አራት መቶ ሶስት
እሺ አንዴ ደስ ይባል እንደ ሬስቶራንት ነው።
አ አ እሺ የቢጃ የመለያ ቁጥሮትን ለሌላ ጊዜ ልስጦት መጻፍ የሚችሉ ከሆነ እሺ ንገሪ አስራ ሶስት አስራ ሶስት ሰማንያ ስምንት ሰማንያ ስምንት ሰባ ሰባት ሰባት አምስት አምስት
እሺ ሙሉ ስሞትን ይንገሪ።
እ አንዱ አለም እሺ አንዱ አለማ መልስ
አሁን በደወሉበት ለመዝግብሎት።
ይቻላል።
እሺ የት አካባቢ ነው የሚገኙት?
አያት አደባባይ
ሀያት አደባባይ።
አ እሺ ደንበኞችን ጥያቄዎችን ወደሚመለከተው አካል አስተላልፌ ከጨረስኩ በኋላ የትኬት ቁጥር መልሼ ደውዬ እሰጥዎታለሁ። ይጠብቁኝ።
መልክ እሺ